ነበር order አድርገው ብሮኮሊን እና ሽንኩርት በቂቤ ነገ ስንላክሎት location hello hello
አቤት።
ሰላም አዲስ
አዎ ልክ ነሽ።
ከችፕ ነበር ምደውሎት እሺ ይቅርታ ነገ የሚወጣ product ነበሩት አለኝ። አዎ እሺ ምን ነበረ እ ሞዴስ እሺ
እ ካሮት ይመስለኛል እያየሁ ልንገርሽ።
እሺ
አናን እዛ ጋር ናት። apple አለኝ።
okay apple አለበት
አዎ፣ አምስት ነው አይደለ apple ኡ አጠቃላይ group ካሮት መጥቷል እንዴ? ካሮት የመቼ ነው? አይ ካሮት መጥቷል።
ስለዚህ pad እና apple ነው ያልመጣው
አዎ apple እና pad ነው።
ነገ የት ነው እንትን ግን ሌሎችም አሉኝ join ያረኳቸው እነሱ ጋርም እየደወልሽ ነው?
አዎ እሱን ያው admin ኦቹ ጋር እየ- ስለምንደውል ችግር አዎ።
የለም በ admin ኦች ስለምናስገባው ነው። ለዛ
እሺ የት ነው የሚመጣሉት ይሄ
ቸርቸር ቸርቸር ቲፒኦ ቲፕ እሺ እሺ ነገ ከዛ driver ማለት ሲደ- ሲደውል ያንሱላቸው እሺ እሺ መልካም ምሽት እሺ እሺ እሺ